ሲወድቁ ለማንሳት እጄን ባትዘረጊ ሙዚቃ ደግነሽ ሲለዩ አትዘነቂ በስጋ በአካል ቢለዩሽ ታውቂያለሽ ውለታን አንቺ ሰው አጥረሽ ታውቂያለሽ ውለታን አንቺ ሰው አድረሽ ከሰማይ ሰማያ ከጥልቁ ከተማ በመጣልኝ ድምፁ የካሳ ተሰማ በመጣልኝ ድምፁ የካሳ ተሰማ መሬት ሰው ቢመልስ እየተከፈተ መቶ ባጫወተኝ ደጓ ዘፋማተ መቶ ባጫወተኝ ደጓ ዘፋማተ ደግፈን ደጋግፈን ይዘን ባናነሳ ሽሽግ ቀረች ብለን መቼም አንረሳት ሽሽግ ቀረች ብለን መቼም አንረሳት እንዴት ይዘነጋ ከቶ በዚች ምድር የዩኤል ውለታ የሰይፉ ብድር የዩኤል ውለታ የሰይፉ ብድር የዩኤል ውለታ የሰይፉ ብድር የሰይፉ ብድር ምንም እንኳን ቢሆን ሁሉም ነገር ቀሪ ብታልፍም ሕያው ናት አትረሳም ሜሪ ብታልፍም ሕያው ናት አትረሳም ሜሪ ያቺን ፍልቅልቅ ሰው እስቲ ላስታውሳት ብዙ ነሽ በቀለን መቼም አረሳት ብዙ ነሽ በቀለን መቼም አረሳት ምንስ ቢጠነክር ልቡ እንደማዘን ማን ይሸከመዋል የተፈራን ሐዘን? ማን ይሸከመዋል የተፈራን ሐዘን? ደርሶ መርገፍ ባይሆን የዓለማችን ምድር መች ታጣ ነበር ፍሬው ከዚች ምድር መች ታጣ ነበር ፍሬው በዚች ምድር ፍሬው በዚች ምድር እንደ ትልቅ ዋርካ ያለሽው በላይ ስልሽ ኖራለሁ ሙዚቃ ጥላዬ ስልሽ ኖራለሁ ሙዚቃ ጥላዬ የክብሬ ምስክር የስሜ መነሻ አንቺ ነሽ ታሪኬ የኔ መታወሻ አንቺ ነሽ ታሪኬ የኔ መታወሻ ሙዚቃ ነሽ ቅርሴ የኔ መታወሻ ማነሽ ቅርሴ የኔ መታወሻ ሙዚቃ ነሽ ቅርሴ የኔ መታወሻ የኔ መታወሻ የኔ መ